hello ሰላም ሰላም ጤና ይስጥልኝ። ሮይ ከቢጃ ሰላም።
ኢትዮጵያ ነው የምደውለው።
እሺ እሺ የለም እሺ
ባ- እ፣ ባለፈው የሆነ ሁለት ትኬቶች ነግረህ ነበረ ለጄሪ ምን አሳይን ደረሱ?
የተደረጉት ለጄሪ አዎ።
አሳይን የተደረጉት እኛ ጋር መጥተዋል ብለህ ነበረ።
አዎ ሲሊንደሮቹም እሺ አዎ፣ እነሱን ትኬት አንዴ ልታወጣልኝ ትችላለህ?
እ፣ ቁጥራቸውን check ሳናደርገው ቁጥራቸው ጠፋብኝ።
እሺ አይ አለኝ ቆይ እ፣ ምንድን ነው የሚለው? እሺ እ፣ አፕል ትኬት ጋር አገኘሁትኝ። እ፣ ሰላሳ ዜሮ ዘጠኝ እና
ሰላሳ ዜሮ ዘጠኝ እና ሀያ አራት ሰማንያ
ሀያ አራት ሰማንያ ሰማንያ እ፣ እሺ አመሰግናለሁ።
እሺ፣ ስለ አመሰግናለሁ።
ትናንትና ደውለሽልኝ ነበር። ይቅርታ ስለ አንድ ቤት ደውላቸው ብለሽኝ ነበር። አንቺ ከሆንሽ ምናልባት እ፣ እ፣ ምን ምን- ምን አይነት case ነበረ?
አይ customer ኡ እናንተ ጋር ደውሎ በቃ ማሽኑ እዚህ መጥቶበት አልተሰራለትም ብላችሁ ደውላችሁ ነበር። ማን ነበር መሰለሽ ቤቱ? ኢቲኤስ የሚል ቤት ምን ሚ ኢቲኤስ ኢቲኤስ አርባ ሶስት አርባ አራት case ኡ ነበረ። ቆይ እስኪ አርባ ሶስት አርባ አራት
አርባ ሶስት እና አርባ አራት ብዙ ጊዜ ደውሎ ስለነበረ እናንተ ጋር እንድደውላችሁ ጠይቃችሁ ስለነበረ okay ሰላ- ሰላሳ አምስት ሀያ ሶስት
ሰላሳ አምስት ሀያ ሶስት አርባ አዎ።
ሶስት አርባ አራትም ኢቲኤፍ ነው።
አ እኮ እና በሰላሳ አምስት ሀያ ሶስት ደውልለት ብላኝ ነበርና so ደውዬ አናግሬያቸው ማሽናቸው ተሰርቶ already እየተዘጋጀ ነው። ከደረሰልኝ ዛሬ ይወጣል፣ ካልሆነ ነገ ጠዋት እንዲ- እንዲሄድላቸው አደርጋለሁ ብዬ ሪፖርት ላደርጋት ነበር። ደወለች እንደዚህ አይነት ነገሮች ሲኖሩ ታች ትኬቱ ላይ comment ብትጽፉልን አሪፍ ነው።
ልጅ comment እኮ እኔ ነግሬዋለሁ፣ ለብዙ ሰው ተናገርኩኝ። ኔትወርክ ችግር ነው አሉኝ። አያስገባም comment type አድርጌበት እ፣ እ፣ enter ስለው ግባ ሂድልኝ ስለው send አያደርግም ማለት ነው። ኔትወርክ ነው አሉኝ። እንትናም የእናንተ ጋር አለቃውን አናግሬ ነበር። የኔ አለቃ አናግሬያቸው አናግሬ ነበረ አያስገባም በቃ እሺ አይልም። ኔትወርክ ነው አለኝ። እንግዲህ በጣም ብዙ ጊዜ ሞክሬ አቅቶኝ በቃ ኢሊደሩ ላይ ብቻ ነው እየሰራው እንትን ልሰራ ብቻ ነው ነበረ።
okay ኤሊደር ላይ ነው comment እየጻፋችሁ ያላችሁት ማለት ነው።
አይ እዚህኛው ስፓይስ ላይ ነው ነው አሁን አንቺ አሁን ስፓይሲ ላይ እንዲሰራ ነው አይደል እንትን እንድል ነው አይደል comment አዎ።
እንዳስገባ እየጠየቅሽ እኮ ነው። ስፓይሲ አዎ።
ላይ ሳስገባው በቃ እኔ ብቻ ነው የምጠቀመው application ኡ ግን በቃ አይገባልኝም፣ አይሄድም። ከ type ካደረኩ በኋላ send ስለው የሆነ error አለ ምናምን ይለኛል።
okay በቃ እና እሺ ኤሊደር ላይ network check ነው ለማድረግ ብሎኛል።
አዎ።
አይ እሷ ደውላልኝ ስለነበር ነው ለአሁኑ ቤት እሷ ደውላልኝ ስለነበረ so ያለ እደውልሻለሁ እያስል ነበር ነው መረጃ ነው።
እሺ አይ አሳ- አሳውቃታለሁ። ትኬት ማን raise እንዳደረገው ስላየሁት እዚህ ጋር አሳውቃቸዋለሁ።
አመሰግናለሁ።
እሺ መልካም ቀን።